እኔ እንትን አካባቢ ነኝ። ወደ ያዝኩ ወይዬ።
አካባቢ።
ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው።
አዎ፣ ሳቢያ እግዚአብሔር ነበር።
ይመስገን። ምን ልርዳው?
አስር ሺህ ብር ዊዝድራ አድርጌ ነበር ማታ አብሮ እስቲ ቤት ስልክ ቁጥር የደወልክበት ነው?
አዎ ሳሪማ ትቆያለህ? እኔ አሁን ቁርስ እየበላሁ ነው። እንትን እንኳን ነኝ ይቻል ለውጣላ ጉሊት ጉሊት ታቋላ አይደለም ከይዞ በሸቀቁ ዱጋ የለ በዛ ጉሊቱ ጋር ስደርስ ደውልኝ። እኔ አሁን እዛ ጋር ነኝ። አዎ ጉሊቱ ጋር ወርደኝ በለው።
ማን ነው እሱ?
ቴሌብር ቁጥር የደወልክበት ነው አይደለም?
hello ቴሌብር ቁጥር የደወልክበት ነው አይደል?
አዎ አዎ አዎ
confirm አድርጌላለሁ። አሁን ገብቶላል። ስለደወልክን አመሰግናለን። መልካም ቀን።
መልካም